ጤና ይስጥልኝ ስፖርት ነው ባኮምለት ነው።
እናቴ ትላንት ከትላንት ወዲያ ማታ አካባቢ ከሁሉ ስፖርት ወደ ቴሌብር account ብር transfer አድርጌ ነበረ
እሺ እና ያው አድራሻው ጠፋብኝ ብሩ።
ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
በየትኛው በመቶ ሀያ ሶስት በሚለው ነው
ምኑ ነው የቴሌግራም የገቡበት?
ቻናላችሁ ቁጥር የያዙ
እ እ?
የእኛን የቴሌግራም ቁጥር የያዙ
እሺ
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
አስራ ስድስት ሰላሳ ዜሮ ስድስት እሺ አዎ
እሺ አመሰግናለሁ